ሰላም ጤና ይስጥልኝ። ፌስት ቤት
ሰላሙ ጤና ይስጥልን።
አብሮ ይስጥልኝ።
ማታ withdraw ብዬ ነበር እና አልገባም ብሩ ስንት ብር?
ሁለት ሺህ
ሁለት ሺህ አዎ፣ እሺ፣ በዚህ በደወልክበት ነው አይደለም ዜሮ ዘጠኝ ሰላሳ ሰባት እም እም
ሰላሳ ሰባት እሺ
ዜሮ ሰባት እህ
ሀያ ስልሳ አንድ
ሁለት ሺህ ብር ነው ያልከኝ?
አዎ፣
ዘጠኝ በሚለው ነው ዜሮ ዘጠኝ በሚለው
ዘጠኝ ዘጠኝ ሚሊዮን
ትናንት ማታ አይደለም?
ማታ ማታ ላይ
ሁለት ሺህ ብር ነው ሁለት ሺህ አምስት መቶ
ሁለት ሺህ ብር ሁለት ሺህ ብር እሺ፣ ያው ገብቶልሃል። እሺ፣ check አድርገው አባቴ
ወደ አይ ወደ አዘዝከው ገብቶልሃል። እሺ፣ እሺ፣ ስለደወልክ እናመሰግናለን። መልካም ቀን።
አይ መልካም አሜን።